hello ሰላም ጤና ይስጥልን። Donkey Tube ነው።
አብሮ ይስጥልን። ስልጠና ለመውሰድ ፈልጌ ነው።
እሺ ይቻላል። ስሞት ማን ልበል
አስካለ ማርያም
እስካለ ማርያም
እስኪ ስልክዎትን ይነግሩኛል?
እም?
ስልክዎትን ስልክ ቁጥር እሺ አዎ።
ሀያ ስልሳ አምስት
እሺ
ሰላሳ ሀምሳ ሶስት
ማስታወቂያን ከምን ላይ ነበር ያየሁት?
እ አባይ ቲቪ ጋር
እሺ ከየት አካባቢ ነበር የደወሉልን?
ደብረ ማርቆስ
እሺ ኦንላይን ነው በአካል መማር የፈለጉት?
ኦንላይን ነው እንጂ
የሶስት ወር ኮርስ ነው።
እህ እ።
ለወር ከአስራ አምስት ቀን ያህል በሳምንት ሁለት ቀን በአካል የተማሩትን link እንልክልዎታለን በኢሜይሉ።
እህ እ።
በሳምንት አንድ ቀን ደግሞ Zoom meeting ይኖረዎታል ከኮሜዲያን እሸቱ ጋር።
እህ እ።
አስራ አምስት ቀኑን ደግሞ assignment የሚሰሩበት ይሆናል። አንድ ወሩን ደግሞ final ቪዲዮ ሰርቶ የሚመረቁ ይሆናል።
okay እና እንትን ክፍያው በ credit hour ሰባት መቶ ሀምሳ ብር ነው። አጠቃላይ የምንሰጠው credit hour ደግሞ ሀያ ነው።
ሙሉ ሶስት ወር ነው አይደል? ያልሽኝ ስልጠናውን እሷ ሶስት ወሩንም አስራ አምስት ሺህ ማለት ነው። ሌላ ተጨማሪ ክፍያ አይኖርም።
አስራ አምስት ሺህ አዎ
እሺ። እና ደግሜ በዚህ ስልክ ነው የምደውለው ወይስ
አይ ከከፈሉ በኋላ ሰባ አምስት ቤቱ ስልካችን ሰባ አምስት ሀምሳ አንድ ስልሳ ሶስት ስልሳ በዛ ነው የሚልኩልን እ
ቁጥሩን ንገረኝ እስኪ። ሰባ አምስት ሀምሳ አንድ
አንድ ስልሳ ሶስት ስልሳ
ስልሳ ሶስት ስልሳ በዚህ ደውሎ ከከፈሉ በኋላ ነው ለመክፈል ቴሌግራም የሚያስፈልገው ላይ ነገር?
ላይ ከከፈሉ በኋላ screenshot አድርገው ኢሜይልዎን አድርገው በስልክ ቁጥር ይልኩልናል።
ምንድን ነው እንትን የምለው ማለት በምን account ነው የምከፍለው?
account እልክልዎታለሁ አሁን text አደርግልኛለሽ?
text አር- በራሱ ስልክ ነው text ማድረግልዎት
እሺ ይላክልዎታል። እስከ መጋቢት ሁለት ለሚከፍሉ ተማሪዎችም discount ተደርጓል።
መጋቢት ሁለት እሺ እስከ ሰኞ ማለት ነው።
እሺ እሺ። ቁጥሩንም text አድርግልኝ።
የ account የሚገባበትን አዎ እሺ text ነው text አደርግልዎታለሁ።
እሺ
እሺ መልካም ቀን።
እሺ፣ አመሰግናለሁ።
እሺ